Hello. Hello.
Hello
ጤና ይስጥልኝ። Donkey Tube ነው።
አዎ ለ የ YouTuber ስልጠና ለመስ- ለመውሰድ ነበረ።
ምን ለማለት
የቲ- የዱም ከ Donkey Tube የ YouTuber እ፣ ስልጠና ለመውሰድ ነበር። ከቲቪ ላይ ነው ያየሁት እሺ፣ ይቻላል።
እና ለስ-
ስሞትም አልበል። እሺ፣
ስሞት ሀያት መሐመድ ሄላ እየሰማ ነው። እሺ፣
እና አድራሻችን እሺ። በአካል ለመምጣት የፈለግሽው
እ፣ ከተቻለ በአካል አዎ በቃ እሺ። ቦሌ ደንበል ፊት ለፊት አበሩት ህንጻ አራት መቶ ሰባት ነው።
አንድ ድገሚ ቦሌ አበሩት ህንጻ አራት መቶ ሰባት ደንበል ፊት ለፊት አለ አይደል?
Okay እሺ መቼ
አራት መቶ ሰባት ነገ መምጣት ትችያለሻል። ለምድረው
ለምዝገባው አዎ።
እሺ አመሰግናለሁ እሺ፣ መልካም ቀን።
መልካም ቀን